ચલો Gracias, Jesús.
ચલો ચલો Hola.
Hello Hello, Isama.
ઇનમાં બેસ્ટ બીજનો આરામ Ah, yes, yes.
હવે અરદ મોસના ሶስት መቶ ቢሊንግ ነው ውስድሮ
አዎ የተስተካከለን ትንሽ ይጠብቁ።
አሁን አልወጣም አዎ የብዙ ደንበኞች ነው የእርስዎ ብቻ አይደለ? እየተስተካከለ ነው። ዛሬ ወይ ነገ ጠዋት ይመለሳል system ላይ።
ሁለት ቀን ነው ዛሬ ራሱ አዎ አዎ ከሀያ ዘጠኝ ጀምሮ ነው ከ September ሀያ ዘጠኝ ጀምሮ withdrawal የብዙ customer ኦች ትንሽ መዘግየት እያሳየ ነው። አሁን እየተስተካከለ ነው። እሺ።